ሄሎ
ሄሎ፣ አቤት።
ሰላም ነው? ማሊ ባባ አ ማሊ ባባ
እንትን ፈልጌ ነበረ።
ምን አይሱዙ አይሱዙ በባንክ አለ እንደ አዲስ
አዲስ የለንም።
ባንክ ያለበት እ፣ ካለ ባንክ ያለበት ሳይሆን ባንክ የሚመቻችለት አለ
ምን ያህል ይመቻቻል?
እስከ አንድ ሚሊዮን ብር ማለት ድረስ ባንክ እኔ ነኝ የማመቻቸው።
እኛ
okay እስከ አንድ ሚሊዮን ብር አ ስንት ማለት ነው? በቃ እሺ።
ሰላሳ አምስት ነው የሚባለው cash ሁለት ነጥብ አምስት ማለት ነው።
እ፣ ስፖንዳ ምናምን ያለው ነው።
አዎ ጽድት ያለ ሁለት ሺ አስራ ስድስት ሞዴል
ሁለት ሺ አስራ ስድስት አ ሶስት ነጥብ አምስት ኦባማ ማለት ነው። አ
አረና እርግጠኛ ሆኜ ሁለት ሺ አስራ ስድስት ነው ያልከኝ አ ሁለት ሺ አስራ ስድስት ሶስት ነጥብ ሶስት አምስት ነጥብ ጽድት አምስት ያለ ሁለት ነጥብ ምንም አምስት የማይፈልግ ሶስት ሶስት ምንም የማይፈልግ መኪና
አይ እሺ በቃ ሌላ የለም። እ፣ በባንክ ሌላ አይሱዙ አዲስ- ምናምን አንይዝማ በአጋጣሚ ነው እንጂ ይሄን ራሱ አጋጣሚ ነው ሰዎች ሽጡልን ምናምን ሲሉ ነው እንጂ የህዝብ መኪኖች እና የቤት መኪኖች ነው እኛ የምንይዘው። አይሱዙ ሲኖ ምናምን በአጋጣሚ ነው የምንይዘው።
እሺ የምጠቆሚኝ ቦታ አለ ሜቢ እንደናንተ?
አይ ሌላ አላውቅም።
እሺ እሺ